hello ጤና ይስጥልን ቤስት ቤት hello hello hello፣ ጤና ይስጥልን ቤስት ቤት ሰላም ነው?
እግዚአብሔር ይመስገን።
አለን። ቅድምም ደውዬ ነበር።
እሺ ምን ነበር deposit አድርጌ ነበር ብር አካውንቴ ላይ እና አልገባም።
message ኡ ልካልን ነበር ቴሌግራም ላይ ንገረኝ እስኪ ቁጥርን የቤስት ቤት
በዚሁ ስልክ ቁጥር አሁን በደወልኩት እሺ በደወልኩበት check ላድርግልክ እና inform አድርገንልክ ከሆነ ይልክ እንደዛ ከሆነ እየመለሱ ነው። ችግር የለውም ይገባል። ገብቶም ሊሆን ይችላል። ምናልባት check አድርገው አካውንቴ ላይ ምንም የገባ ነገር በቃ እንደዛ ከሆነ አሳውቃላለች። ኮብ ነው የሚለው እንትን ቴሌግራም እ?
ስልክ ኮብ ነው የሚለው አዎ።
ኮብ ዜዳ እኮ አሳውቃላለች። ረዲትን ነበር ያወራሃት አሳውቃላለች። ስድስት ሰዓት ላይ እየመለሱ ነው። ይገባል።
okay፣ አይ አንድ ጨዋታ መለጠኝ ለዛ ብዬ ነው። እስከ አዎ፣ ስንት ልክ ሰዓት ነህ ነው?
እኮ ምንድነው አሳውቀውልሃል ብዬ ነው። እስቲ check ላድርግልህና ወይ ደግሞ ድጋሚ update አድርጉላችኋለሁ። ግን እየመለሱ ነው። ያው የብዙ ሰው ስለሆነ አሳውቀን አንድ በአንድ እየመለሱ ነው። ትንሽ okay፣ ደቂቃ አዎ፣ አይ ብዙ ስለቆየ ብዬ ነው። እስከ ስንት እሺ፣ ሰዓት ልክ ይሆናል ነህ።
ብዬ ነው።
check ሌሎችም ላድርገውና- ጨዋታዎች ስላሉ check ላድርገውና ምናልባት ገብቶም ከሆነ ወይ ደውልልሃለሁ። ካልሆነ ትንሽ ጠብቀው። ገብቶ ከሆነ ደውልልሃለሁ። ቼክ ኦኬ።
ላድርገው። እሺ እሺ።